ጤና እንዴት ነው?
ሄሎ፣ ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
ሄሎ ሄሎ፣ አይሰማም። ምን አልሽ?
ይሰማል። እንዴት አደሩ?
ሄሎ ሄሎ፣ እንትን ይላል እ፣ ስልኩ ነው ምንድን? ሄሎ
አሁንስ አይሰማም?
ሄሎ፣ አይሰማም። ትንሽ ይቆራረጥብኛል።
ይሰማል። አባት እኔ ጋር ይሰማኛል።
ከዚህ በፊት እ፣ እንትን ድንቅ ታሪኩን እ፣ ለእናጋራ በሚለው እ፣ ተመዝግበ ማለት ለእኔ ሳይሆን ለወዳጅ ናትና ተመዝግበ ተመዝግባ ከዛ በኋላ እ፣ ፕሮግራም አሲዛ ነበር ፕሮግራም አሲዛ አሲ- አሲዛ ነበረ እና ያው በመሀል የሆነ ለቅሶ ምናምን አጋጥሟት ሌላ ሀገር ሄዳ እ፣ ያ ፕሮግራም ላይ አልተገኘችም እና አሁን ሌላ እ፣ ፕሮግራም ለማስያዝ ነው ያደጓለሁ ማለት ዝግጁ ነች። አሁን እ፣ ከነበራት ቅርቶም ተመልሳለች እና አሁን ሁሉ ዝግጁ ስለሆነ ለአዲስ ፕሮግራም ነው።
ይህ ግን ይቆራርጣል። አባት ይቅርታ በጣም
አይ- አይሰማም?
የአንድ ሰው ህይወት ላይ ለመመዝገብ ነው። የአንድ ሰው ህይወት ለመመዝገብ ነው።
እሺ እንትን በሌላ ስልክ ደውልላችሁ እሺ